hello አቤት ሰላም ሰላም ነው።
እግዚአብሔር ይመስገን ለ- እንትን እ፣ ከቅዱስ ሚካኤል ነበረ የምደውለው ከሴሲ ደብረ ቅዱስ ሚካኤል እሺ እ፣ እና የደረሰው የእርጋ ፕሮግራም ነበረ
እሺ
እዛ ላይ promotion እንድታረ- promote እንድታደርጉን ነበረ።
እ፣ የአሁኑ
አዎ፣ አሁን ያደረሰው
እሺ ስሞታል
እሺ ይሄ ይላል ለሚወርደው
እሺ ስልክ ቁጥር ይንገር
እሺ ዜሮ ዘጠኝ አርባ ሁለት 0942
ሰማንያ ስምንት 58 አስራ ስምንት እሺ
ሰላሳ ስምንት
እሺ ከሚስን ያሉት
አዎ ከሴንሲ ደብረ ጽባ ቅዱስ ሚካኤል ክርስቲያን ከበነ
እ፣ እሺ አስተላልፋለሁኝ ደውል እሺ እናንተ